ነበሩ።
እንዴት ነሽ? እግዚአብሔር ይመስገን። ሰሎሜት እንዲሁ ድምፅሽ አዎ፣ እ፣ ማርያም ገባች።
ኤርፎን ነው አሁን ወይስ ቤቱ እ?
አይሰማም እንዴ? አይሰማም ድምጼ?
አይ እንትን ያለኝ ቁርጥርጥ ብሏለኝ።
እ፣ እንኳን ለምን አመመሽ እንዴ?
አይሰማኝም? ኧረ አላመመኝም። ይሰማኛል ለእኔ ሽብር ብሏለኝ ድምፅሽ
እ? ሄሎ ድምፅሽ ምትበዝ ወይዬ
አሁን አይሰማም?
ይሰማኛል እኮ መሰማት፣ ግን ኖርማሊ ድምፅሽ ወፍሯል ያልኩሽ።
እ፣ እሺ እኔ እንጃ ይሆናል። እኔ አዎ።
መች ሰባ አምስት ወይ።
ሜትር ይሰራል እንዴ አንቺ ጋር ስልክ?
ቅድም ላይ ነው፣ አሁን ላይ አይደለም። ቅድም ላይ ግን የተወሰነ ጥሪዎች ነበሩኝ አንቺ ጋር
እኔ ጋር አይሰራም። ሲደወልም የሆነ መስመሩ አይሰራም ነገር ነው የሚለው። ጠዋት ሲጠራ ነበር እኔ ጋር ጠዋት ላይ ማ ከዛ በኋላ ከሶስት ሰዓት በኋላ ግን እየሰራ አይደለም።
ከቀን ሶስት ሰዓት ላይ አረፈኝ የሆነ ሰዓት ላይ ስንት ከዛ ደውሎልኝ በኋላ ነበር።
እኔ ስንት ሰዓት መሰለሽ በሲሞን የጠራው ቀይ ነገር አይቼ አዎ ሀያ ጉዳይ ለሶስት ላይ ነው የመጨረሻ አለብኝ ኧረ እባክሽ
እውነት
እኔ እንጃ። የተወሰነ ጥሪ ነበረኝ አ፣ እኔ እያነሳሁት ነው። hello እሺ በቃ እግዚአብሔር ይመስገን ሰላም ዋሉ።